ሄሎ
ጤና ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ኢትዮ ሊጋል ችልድረን የደወሉት ቤተሰብ በደባራ ነው። ምን ልብሶት
ምን ልድሮት መሰለሽ እንትን ነበረ ምን?
እ፣ ለማማከር ነበረ እሺ እሺ
ለማማከር እሺ። ከዛ በፊት ግን እ፣ ሲ- ሲያስረብኝ ወይም ደግሞ የሚያማክሉኝ ነገር መቆራረጥ እንዳያጋጥመው በቂ ባላንስ አለው ስልኩት ላይ
አለኝ። አዎ እ፣ አዎ ምክንያቱም እ፣ በአንድ ደቂቃ አስራ አምስት ብር ነው የሚቆጥረው በፋሲካ አይሰራም።
በአንድ ደቂቃ አስራ አምስት ብር ነው እና ነው እንዴ?
በፓኬት-